በሰላም ጤና ይስጥልኝ። ChipChip
አስጥልኝ አብሮ ይስጥልን። ሰላም ሰላም ነው።
እግዚአብሔር ይመስገን።
ትላንትና በቆሎ order አድርጌ ነበር።
እሺ አልመጣም።
አልደረሰኝም፣ አል- አልመጣኝም። ግን delivered ይላል። አሁን እንትን ሳይ እስኪ ስልክ ቁጥር ይንገሩኝ ይቅርታ።
ዘጠኝ አስራ አንድ አራት ስልሳ ስድስት ዜሮ ዘጠኝ
ኃይሌ ሚካኤል በሚለው Okay። አይ ገና ነው አልወጣሎትም።
Order delivered አዎ፣ ያለ ነ- አዎ አስር ነው ነገ ይመጣሎታል። Completed እንደሆነ ነው እንጂ የሚያሳየው አልወጣም።
እሺ፣ Okay ነገ ይመጣሎታል። እሺ እሺ፣ አመሰግናለሁ።
መልካም ምሽት። እሺ፣ እናመሰግናለን።
ሰላም። እሺ፣ ቻው።